ኢትዮጵያ ይበርዳው።
Hello እንዴት ነሽ?
እግዚአብሔር አሁን ይመስገን። እባክዎን ደውዬ ነበር።
ይርዳው።
ሌላ ጓደኛሽ አንስታው ነበረ ሳልጨርስ ጉዳይንም ሳልጨርሰው ጆሮዬ ላይ ዘጋችብኝ።
ይቅርታ፣ እኔ ዘግቼቦት ሳይሆን የ system መቋረጥ ገጥሞን ነው። ይቅርታ።
Okay እሺ፣ urgent ብለሽ እባክሽ አስተላለፊ። ነገ ካልመጣልኝ ግን ወደሚመለከተው አካል መሄድ ግድ ግድ ይለኛል። ምክንያቱም ስራ እየተበላሸብኝ ስለሆነ ቢያንስ ለጠዋት እንዲመጣልኝ urgent መሆኑን ነበር ላኪልኝ።
እሺ፣ ጽፌ አስተላልፌልዎታለሁ urgent እንደሆነ በድጋሚ።
እሺ ቻው።
እሺ፣ ሌላ ምረዳዎት ነገር አለ?
አይ የለም።
እሺ፣ ስለ ደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት አሁን በሚሰሙ ድምጽ ላይ ያስቀምጡልን። መልካም ምሽት።